Hello ጤና ይስጥልኝ።
Hello ከቺፕቺፕ ነበር የምደውልዎት።
እሺ።
order አድርገው ያልመጣ item አለዎት አይደለ?
አዎ አንድ እቃ ብቻ ነው የላካችሁልኝ። አራቱ አልመጣልኝም።
ያው ይቅርታ፣ በጣም የራሱ እጥረት ስላጋጠመን ነው።
እሺ።
ለነገ እንልክልዎት ነበረ። ነገ መቀበል ይችላሉ?
ይኸው ዛሬ ጠበኳችሁ፣ ትናንትም ቁጭ ብዬ ጠበኳችሁ።
ይቅርታ በጣም በቃ አሁን ሌላ ስልክ እሰጣችኋለሁ፣ በእሷ ስም እሷ ትቀበላችኋለች። ልጅ አለች።
ስለዚህ እሺ፣ ነገ driver ኦች ሲደውሉ ለእርሶ ስልኩን ይሰጧቸዋል።
በቃ እሺ። ነገ ትልኩልኛላችሁ። Hello Hello፣ location ኑ የት ነው?
location ፊጋ እ፣ ትግራይ ማህበር የሚባል አለ። ሾፌሮቹ ፊጋ ያውቁታል።
ትግራይ አዎ፣ ማህበር።
ያውቁታል። አዎ፣ ትግራይ ማህበር።
እሺ
እሺ፣ እሺ፣ እሺ፣ ይቅርታ በጣም አመሰግናለሁ።
ነገ እንልካለን።
እሺ፣ እሺ፣ ችግር የለም።
መልካም ምሽት። እሺ